ጤና ይስጥልኝ ኢቲኤስ የበረራ መረጃ ማዕከል ባኩ ልርዳው?
ሰላም ሰላም፣ እንዴት ነህ? ናቲ ነህ?
አዎ እ፣ ናቲ ይቅርታ በጣም እንግዲህ ላስቸግር ነው። እንደተጠበቀ ነው አደለ? ነገ እንትኑ በረራው? አዎ በረራው አዎ አዎ።
ስንት ሰዓት ነበር ትወጫለሽ አልከኝ ናትዬ?
ቆይ check ላድርግልሻ እንዴ?
እሺ እሺ ናትዬ፣ እሺ እሺ። እና እንዴ ታዲያ እና ስፖርት ተማረሽ አንቺ እንደወፈር ኧረ ቆይ ያባዬ ነው እንደዛ የሚሆን ያባትሽ አይደል?
ቲጂ የስንት ሰዓት በረራ